Nothing, I'm dead. Yeah, I'll do it. One, nothing.
ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ከዋሳ ኤክስፕረስ ነው።
እሺ
እሺ እንትን የላኩልን በንግድ ባንክ ነው።
ኮት አዎ።
ያበጅራል።
ወደ ንግድ ባንክ አራት ሺህ ብር አዎ።
ኮት አ- አ- ቁጥሩን አላሳይ ስላለን ነው። Screenshot ድጋሚ አድርገው ይልኩልና የመቶ ብሩን የላኩልን ከሆነ አይተውተ ከሆነ መጨረሻ ላይ የንግድ ባንኩን ቁጥር ስድስት ስምንት ሁለት ብሎ ያመጣል።
Okay እሺ አዎ፣ message ስላለ።
እኔ ውስጥ ገብቼ ስላነሳሁልሽ ነው እንደዚህ እሺ እሺ፣ ለዛ ነው እንደዛ የሆነው።
አዎ check ማድረግ እሺ።
አይቻልም አ፣ እስካሁን አ፣ ሚ- አ፣ message ኡ እስካሁን ስላልገባ ነው። እሺ፣ ወይም connection ሊሆን ይችላል።
ኮኔክሽን ቢ ሲለኝ እኔ ውስጥ ከላኩልሽ በኋላ ውስጥ ገብቼ ነው ያነሳሁት ለዛ ነው አዎ፣ እሺ፣ በቃ አይተን እንልክ እንነግሮታለን።
እሺ እኔ የምልሽ ፎቶ ወይ።
ሌላ የወደድኩት ነገር ከሌላ ነገር ላይ አንስቼ ብልከው ታዩልኛላችሁ እናንተ ሼለ
እ፣ በሼል ላይ አተውት ነው።
እኔ ሼል ላይ አላየሁትም ሌላ ነገር ላይ ነው ያየሁትኝ እና
እስቲ እሺ፣ ወይ ላኩልን እና ፎቶ አድርገን እንደሱ አይነት አሰራር የለንም፣ ግን ልንተባበሩት እሺ እሺ እሺ፣ እንደዛ እናደርግ ነው። እሺ፣ ዛሬ ግን ልንወጣ ስለሆነ ነገ ነገ ጠዋት እሺ እሺ እሺ፣ ስለዚህ ነገ ነው order የሚደረገው ይሄ ላኩልሽ
እሱ አዎ፣ ነገ ይደረጋል፣ ነገ ይደረጋል፣ ላይ ይደረጋል። እሺ፣ ስለመረጡ እናመሰግናለን።
እሺ ችግር የለም።